እ hello አሎ
ሰላም ነው ሰላም ነው ማ አለሁ። ምን ነበረ ጥያቄ ካልገባኝም?
እ ምን መሰለሽ አሁን እንትን አላ QR code አወቅሽዋ scan የሚደረገው አዎ ከምን ላይ ነው deposit ማድረግ የፈለግከው አንተ?
እኔ አሁን ከቴሌ ብር ነበር ከሌላ account ነው ቴሌ ብሩ ገብቶሻል አዎ ግን ሌላ- ከሌላ account ቴሌ ብር እኮ deposit ማድረግ አይቻልም።
በ QR code እኮ በፊት ይቻል ነበር ገብቶሻል በፊት ላይ ይቻል ነበር። አሁን ግን ከራስህ account ብቻ ነው deposit ማድረግ የምትችለው። ከሌላ account deposit ማድረግ አይቻልም okay ግዴታ QR code አይሰራም ማለት ነው እ
አሁን QR code በፊት ሲሰጠሽ deposit ስትዩ ያመጣልሽ ነበር ገብቶሻል አዎ።
ብዙ አማራጮች QR code ምናምን አምጥቶ scan ስታረጊ ወደ ቤስቲቪት account ሽ ይገባ ነበር አዎ አሁን ግን እ፣ ከራስህ ቴሌ ብር account ብቻ ነው እንጂ ከሌላ ሰው ቴሌ ብር account deposit ማድረግ አትችልም።
እሺ እኮ ለዛም ሲሆን ደግሞ አሁን ለምሳሌ ይሄኛው ቴሌብር እኔ የምጠቀምበት balance የለውም። በሌላ ቴሌብር ነው የምጠቀመው። ሻል ሁለት ቴሌብር ነው ያለኝ እና እዚህኛው ደግሞ እንደ ቴሌ ብር ኪስ transfer አድርግና እዛም መጠቀም ትችላለህ።
እንደ ኪ- ከእንደ ኪሴ ላይ ደግሞ መውሰድ ፈልጌ ነበር በ QR code አሁን ከዚህኛው እሺ ደግሞ ከእንደ ኪሴ ብወስድ ከእንደ ኪሴ አይሰራም
ሰራማ አይሰራም። አዎ።
አመሰግናለሁ። እሺ እሺ እኔም አመሰግናለሁ።